hello ጤና ይስጥልን Best Bet።
አብሮ ይስጥልን ጀንበሩ ይሻገራ።
እሺ ጀንበሩ፣ እሺ
ሁሉ ነገር ተስተካክሏል። እኔ የምለው እሺ
ብር እንዴት ነው የምናስገባው? በምን account ነው?
ብር በምድር የምናስገባው?
እ, ቪዲዮን ለ- ምናምን አላየኸውም እንዴ ጀንበሩ?
አይ አይ
okay አዲስ ነው መሰለኝ አይደለ?
አ
okay አላወቅከውም እንዴት እንደሚደረግ ምናምን።
አ
ያው already የ agent አለ የ- ከዛ በኋላ የአንተ account አለ አይደለ? አንተ አዎ።
ባንክ agent ኡ ያንተ እና የ cashier ኡ ደግሞ ይኖራል። ከዛ በኋላ ያንተ ላይ አየር ሰዓት ይሞላና ብር እዚህ ካስገባህ በኋላ አንተ ለ cashier ኡ ነው transfer የምታደርግለት።
የ cashier ኡ ነው transfer የሚያደርግልኝ።
እያደረክለት ይሰራል። ብር ሲያልቅበት ከራስህ account ወደ እሱ transfer ታደርግለታለህ ማለት ነው። እሱን ደግሞ ለመ- ወይ ቪዲዮዎች አሉ እነሱ ማየት ካልሆነ ደግሞ AnyDesk ልከህ ወይ እኛ በደንብ እናሳያለን። እሱን እሺ፣ እሺ።
እሺ፣ እሺ ጀምረው